Hello ሰላም ጤና ይስጥልን። ችብችብ ሰላም ነው፣ እግዚአብሔር ይመስገን። ሰላም order ነበረ ዘገየብኝ።
Okay፣ የመቼ ነበረ? ይቅርታ ትላንትና ትናንት ነበር ያዘዙት።
ኦንዘዌ ምናምን የሚል text ገባልን እና Okay፣ አዎ።
ግን ማንም አልደወለልን።
እሺ ቁጥር ይንገሩኝ እስኪ check ላደርግልዎት።
የተመዘገበበት አዎ እሺ፣ ቆይ አንዴ ጠብቅ። ዜሮ ዘጠኝ ሰማንያ ሶስት እሺ፣ ዘጠና ስምንት ዘጠና ስምንት ሰባ ሶስት እሺ፣ ሀያ ሰባት
ሰማንያ ሶስት ዘጠና ስምንት
አርባ ሶስት ሀያ ሰባት Okay እሺ። መጨረሻ ይደወልሎታል። Okay አዎ፣ ወጥቶሎታል፣ ይደወልሎታል።
እሺ፣ ወጥቷል ከ store አዎ ወጥቷል፣ ዛሬ ወጥቷል። ያልመጣ product ካለ በኋላ ደውል ያሳውቁን ከተቀበሉ በኋላ።
እሺ፣ ግን እርግጠኛ ነሽ እና ወጥቷል አዎ ተጭኗል፣ ወጥቷል። ከ warehouse እንዳወጣ ነው የሚያሳይ። እሺ፣ እናመሰግናለን። እሺ መልካም ቀን።
አይደል?